ጤና ይስጥልኝ። ሁሉ ስፖርት ነው እባክዎ ምን እርዳው?
ሄሎ ሁሉ ስፖርት ነው እባክዎ ምን እርዳው?
ወይ ትናንትና ሁለት ጊዜ ሶስት መቶ ሶስት መቶ ብር withdraw አድርጌ አልገባኝም።
እሺ successful የሚለውን የ transaction history ው screenshot አድርገው ቴሌግራም ላይ ይላኩልን።
successful የሚል ምን ትራንዛክሽን ሂስትሪ
ትራንዛክሽን ሂስትሪ አለ እንዴ?
አሁን ሁሉ ስፖርት ላይ ግቡና አ ተጨማሪ የሚለው ውስጥ transaction history የሚል ያገኛሉ።
እሺ የእሱን እሱ ውስጥ screenshot ያስተላለፉበትን screenshot አድርገው አ ቴሌግራማችን ላይ አለ። ቴሌግራማችን ደግሞ website ኡ ላይ የጥያቄ ምልክት ያለችበት ጋር አለች።
በቴሌግራም support team የሚለው ቴሌግራም ላይ ያለው ቻናል በዛ ነው የምልከው። ቴሌግራም ላይ ሁሉ ስፖርት support team ወደ በሚለው ልላከው።
አዎ
እሺ